hello ጤና ይስጥልኝ ቤት ቤት
ሰላም ነው። እንትን ይሰራል እንዴ Best Bet አልታሸገም?
የት ያለው? አዲስ አበባ ላይ ካሳንቺስ ያለው እንትን ብሏል። ኮተቤ ያለው ነው የሚሰራው።
አይ እኔ በእንትን ነው የምጫወተው በ በስልክ ነው። የት እንዳላችሁም branch ኣችሁንም አላውቅም እና ም- ምናልባት ተዘግቶ ከሆነ ብዬ ነው። deposit ላረግ ስለሆነ አይ ማለት ይችላል። አልዘጋም። እሺ የት የት ነው ያለው branch ኣችሁ?
አዲስ አበባ ከሆነ ሴቶች አደባባይ ካሳንቺስ እና ኮተቤ ዜሮ ሁለት
አ፣ መርካቶ ነበር እንዴ?
የለም የለም የለም አ? እሺ እሺ፣ እሺ።